አላረክም የመውደድን ነገር ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ምነው ባወቀል የኔ እንደሆንክ ሀገር ወድ ያረገህን የፍቅር አድባር እያባበልኩት በሜሬ ክራር ወይ አራዳ ድንገት መንገዴ ስታሳየኝ አንተን መውደዴ ሆንክብኝና የማልተውሰው አለው ዱካህን ሳድን ሳስሰው ወይ አራዳ እያልኩ አጭሬ ስታሳየኝ አንተን ማፍቀሬ ከስንቷ ናባ ያስኮብላይ ከስንቷ ሲያብር ሊያንገት መግባባት እንዳራዳ የኔ ነው ብዬ ልሟገት አለውልህ አለውልህ አለውልህ አለውልህ ገራገር አንተ ልጅ ረዳ ሁዴ ነፍስ ነገር ገራገር እንዴት አረክም የመውደድን ነገር ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ምነው ባወቀል የኔ እንደሆንክ ሀገር ከዓይንህ ያለው የዓይኔን መድኃኒት አልለያለኝ ቀንና ሌሊት ወይ አራዳ ድንገት መንገዴ ስታሳየኝ አንተን መውደዴ ፈርዶብኝ ባንተው ሳሎት ምራቄን ፈራው ሰሞኑን እንዳልጥል ጨርቄን ወይ አራዳ እያልኩ አጭሬ ስታሳየኝ አንተን ማፍቀሬ ከስንቷ ናባ ያስኮብላይ ከስንቷ ሲያብር ሊያንገት መግባባት እንዳራዳ የኔ ነው ብዬ ልሟገት አለውልህ